ሄሎ
ሄሎ፣ ጤና ይስጥልኝ።
አውራ ስትልን ከድሬ ገበያ ነበር የምደውለው።
እ ከድሬ ገበያ ነበር የምደውለው። አባይ ቲቪ ላይ እሺ አባል ለመሆን ተመዝግበው ነበረ።
እ እና አዎ ተመዝግቤ ነበር።
ስልሳ ሁለት ሀምሳ አንድ ላይ text ልከንሎት ነበር። እሱን አይተውታል?
text ኡን አላየሁትም።
በቃ እሺ። እሱን ካዩ በኋላ W W ድሬ ገበያ ላይ dot com ላይ እዛ ላይ ይመዝገቡ።
እሺ እሺ እሺ እሺ
እሺ